አቤት
ጤና ይስጥልኝ።
ጤና ይስጥልኝ።
እንደምደውልሎት አዎ እሺ።
መልዕክት ገብቶሎታል?
አዎ መልእክት ደርሷል እሺ ስሞትን ማን ልበል?
እ ስሞትን ማን ልበል? ይቅርታ ስም ወይዘሮ ወይዘሮ ሙሉ ኤርሱሎ
ሙሉ ሙሉ ኤርሱሎ ኤርሱሎ እሻ
አ ሌላ
አንድ የጠብቁኝ ቆይ። ሙሉ ኤርሱሎ ነው።
አ ሙሉ ኤርሱሎ እሺ ቆይ እሺ የት አካባቢ ነው የሚኖሩት?
ሆሳና ሆሳና ከተማ
እሺ አሁን በሚነግሩት የቴሌግራም user ላይ መታወቂያና ፎቶ ነው ያቱ ወይዘሮ ሙሉን መታወቂያና ፎቶግራፍ ይልኩልናል። መያዝ ይችላሉ? የእኛን የ user name ቴሌግራም
ቴሌግራምን እሺ ይይዛለሁ። ንገሪኛ አት
እ አት የቴሌግራሞች የኪቦርዶ አት አለች አይደለ?
አት እሺ አት አት ኢትዮ በስሞል ሌተር ኢትዮ መቶ ሰላሳ ኢትዮ መቶ ሰላሳ ብቻ አዎ ከዛ search search E- ETIO
አዎ at EIO እሺ ምን ምንድን ነው?
at የ keyboard ዷ ነች። አይ at እቺ ባጭሯ የምትጻፈው አለች አይደለ?
አ አ እኮ እቺ የ dot com ዋ እሷል ከዛ E T H I O ብለው ከዛ መቶ ሰላሳ search ሲያደርጉት at ኢትዮ መቶ ሰላሳ promo ብሎ ራሱ ይመጣሉታል። እዛ ላይ መታወቂያና ፎቶግራም ይልካሉ። ከዛ የሽልማቱን ፕሮግራም እነ- እነግሮታሉ። ሰው ይወክላሉ ማለት ነው።
እሺ እሺ እ- እሺ አመሰግናለሁ።
እሺ እሺ